hello ጤና ይስጥልኝ። ሮኝ ፒያሳ ነው።
አዎ እሺ ከ beU ነበር በ order ነበር መቶ ሁለት ዘጠና አራት አንድ order አልተቀበልኩም።
order አንድ check ላድርግልሽ።
እሺ መቶ ሁለት ዘጠና አራት አንድ አያት እስኪ መቶ አንድ ዘጠና አራት
መቶ ሁለት ዘጠና አራት ስልሳ አንድ አይደለም መቶ ሁለት መቶ ሁለት ዘጠና አራት ስልሳ አንድ soft chicken ሻወርማ
አይ አታዘዛም።
አልታዘዘም።
አዎ እሺ እያ- እያዘዝኩ አይደለም።
እሺ አይ አይደል check ነው ያደረግኩልሽ። የለም አሁን ለምሳሌ ተግኝቼ ወሰደው ሻወርማ ስላለ ነው እዚህ ጋር አይቼዋለሁ። order ላይ የተጻፈ ነገር የለም።
እሺ እሺ በቃ እያዘዝኩ አይደለም። እሺ እሺ እሺ